ላ ጤና ይስጥልኝ።
ይዘለን ቅድም ትልከሽ እልክልሻለሁ ብለሽኝ አካውንት እም፣
እንትን ይላል ግን ዶንት ዩቲዩብ ምናምን አይልም። የሆነ ጥንቅቅ መልክ ጥንቅቅ ሚዲያ መልቲ የሆነ ሚዲያ።
ነገር።
አዎ የዶንት አዎ።
ዩቲዩብ ጥንቅቅ መልቲ ሚዲያ ስለዚህ ነው በሱ የሚለው።
ይግባ ነው።
በሱ ግን ቁጥር ጽፌልሻለሁ። ሰባ አምስት ቤቱ የኛ ቁጥር እኔ አሁን በሰባ አምስት ቤቱ ቴክስቱን ያላኩልሽ። ሰባ አምስት ቤቱ በጣም ቢዚ ነው ስልክ የተደወለ እና
አዎ ጊዜ ስላጣሁ ነው ደወል በሌላ ስልክ የላኩ ለዛ ነው። ግን ቴሌግራም የምትልክልኝ በዛው በሰባ አምስት ቤቱ ነው። አንቺ እ, በሰባ ደውዬ አታነሱም ባልሽው ቁጥር ማለት ነው።
እሺ እሺ እሺ